Hello ጤና ይስጥልን።
እግዚአብሔር ይመስገን።
ከዋሽንግተን ነው የምደውለው። ኦንላይን እንዲሆን ትናንትና text ልካችሁ ነበረ ሆኗል?
አልሆነልንም። ሳዳ የማን?
አብደላ ሳዳ ታዲያ አብደላ።
አልሆነም። እርግጠኛ ናችሁ?
አዎ check አድርጋችኋል ይሄ አሁንም እየፈለግኳት ነው system ላይ።
እኮ በደንብ check ያድርጉና ይንገሩኝ፣ ድጋሚ እንትን እንዳይልባችሁ።
እሺ እመቤት፣ እሺ እሺ መልሳችሁ ደውሉልኝ፣ ከሆነም ካልሆነም።
እሺ እኔ መቤት፣ አመሰግናለሁ።
እሺ